Hello ጤና ይስጥልን ቤት ቤት
እኔ ላይ ብቻ ነው እንደ special game የሚሰሩት? ማለትም ቀን አይሰሩም፣ ማታ ብቻ ነው የሚመጡት።
አዎ። አይ ያንተ ችግር አይደለም፣ maintenance ላይ ስለሆነ ነው።
ገባኝ ስልሽ ሌላው ላይ አለ። maintenance ኡ አልቆየም እንዴ?
አዎ ቆይቷል። በእርግጥ የተስተካከለ ስለሆነ ነው።
ማታ ላይ ሲሆን ይመጣል፣ ቀን ቀን ጭራሽ የለም።
አንተ ስልክ ላይ ማታ ላይ ይሰራልሃል?
ማታ ላይ ይመጣል። አዎ።
Okay ግን ሌሎች ጓደኞቼን ሳይ ግን ቀንም አለ ማታም አለ።
እሺ ይስተካከላል። እሺ ይቅርታ።
ማለቴ እኔ ማለት እኔ ላይ account ም ላይ ብቻ አይደለም ልልሽ ፈልጌ አይ እሺ እሺ ገብቶኛል። እሺ inform አድርጊ።
እሺ እሺ